Hello ሰላም ጤና ይስጥልን ችፕችፕ
አሁን ተደውሎልኝ ነበረ።
Okay ብት ነበረ እሺ ከእንትን ነው ዮሴፍ ብያን ነበር እና ሰኞ ሳስቦ ስራ አልገባም። ስለዚህ ሳር ቤት አካባቢ ነው
Okay ሳር ቤት ነበር እሱ እርሶ የሚመቹት No ቢሮዬ ነበር የሚመቸኝ። ሰኞ ግን አልገባም። አሁን ትዝ ሲለኝ ቅድም Okay አውርቻለሁ።
የት ላድርግሎት location ሳር አሁን ሳር ቤት ይሆንሎት አዎ በቃ እሺ ሳር ቤት አስገባሎታለሁ እሺ አቮካዶና ድንች ነው ድንች አዎ እሺ እሺ እናመሰግናለን